ሌላው እናቴ መልሼ ደወልኩ። ይቅርታ ሻሸመኔ ምኑ ጋር ነው ያላችሁ? ሻሸመኔ ነው። ሻሸመኔ ምን ቦታ እ?
አቤትማ ዜሮ አንድ ሻሸመኔ ዜሮ አንድ የሚባል አካባቢ ናቸው።
በቃ እሺ፣ ደውልልኝ።
ኦክሲጅን ይዘው ስለሚሄዱ ዋጋው ስንት እንደሆነ እንድትነግሪኝ ብዬ ነው።
Off-road ነው ከዋናው መንገድ ወደ ውስጥ ይገባል።
ከማዋናው መንገድ ወደ ውስጥ ይገባል። አስፋልት ላይ ነው። ትንሽ ነው ገባ የሚለው እንጂ አስፋልት አካባቢ ነው።
ምን ያህል ገባ ይላል?
ምን ያህል ይገባል? ስንት ሜትር?
ምን GPS የሚያሳየኝ መቶ ሜትር አይገባም።
እ?
ሀምሳ ሜትር መቶ ሜትር አይገባም። ሀምሳ ሜትር ከአስፋልት ደግሞ ኮብልስቶን ነው። ለመኪና ይመቻል።
ልንገርሽ ይኸውና
እሺ እሺ